ጤናስ ማሪ ፓፓ
ሰላም ነው እናት?
እግዚአብሔር ይመስገን አለን አለን። ባንክ ያለበት መኪና አላችሁ እንዴ?
አዎ ሁሉም መኪኖቻችን ከባንክ ጋር እናያይዛለን እ፣ እሺ የተስፋዬን ስልክ ሰጭኛለሽ እንዴ?
እሺ ዜሮ ዘጠኝ አስራ አንድ
እንዴ ዜሮ ዘጠኝ አስራ አንድ
ሀያ ስድስት
ስድስት
ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና
እ፣ እሺ እናቴ አመሰግናለሁ።
እሺ እኛ ምናምን